ጤና ይስጥልኝ። መረጃ
አዎ መረጃ ፈልጌ ነው ብዬ ነው። ይሄ ነጻ ቪዛ የሚለው እሱ እንዴት ነው? ታስረዝኛል ብዬ ነው። ይሄ ነጻ ቪዛ ነጻ ቪዛ አይደለም የሚለው እኛ መረጃ እንሰጣለን።
okay
ቪዛ process እንዴት እንደሚያካሂዱ የትኬት ዋጋ፣ ሙሉ የጉዞ መረጃ እንሰጣለን።
መረጃ መስጠት ነው።
አዎ መረጃ ነው የምንሰጠው እኛ።
መረጃ መስጠት ነው እናንተ ስራ ማለት ነው።
አዎ ደንበኛችን።
okay እሺ፣ እሺ፣ በቃ እሺ፣ አመሰግናለሁ። እንደውልሻለሁ። እሺ፣ እሺ። Hello ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ ነው